hello አቤት ሰላም።
እንትን የሆነ ብር አልገባችልንም ምን እናደርግ?
የምንድን ነው ኳስ ነው ወይስ withdraw አድርገህ ነው?
withdraw አድርጌ እንትን ቻፓው ላይ ከቻፓው ላይ እንትን withdraw አድርጌ አልወጣልኝ።
እሺ እሺ፣ ጠብቀኝ አንዴ። ሰላም ተነስተልኝ ብትል
ሰላም ነው እንትን የሆነ ብር withdraw አድርጌ አልወጣለች አልወጣችልም።
ለሱ የስልክ ቁጥር የደወልክበት ነው?
አይ ይሄ አይደለም። አንድ ሁለት ሶስት ደውያለሁ።
ንገረኝ አያስገቡልኝም።
ቁጥሩን። እሺ ይቅርታ፣ ንገረኝ ቁጥሩን።
ሰላሳ ዘጠኝ እሺ ዘጠና ዘጠና ሶስት እሺ፣ ሰባ አምስት ዜሮ አንድ
ስንት ብር ነው?
አይ፣ ትናንትና ማታ ነው ሁለት ሺህ ሁለት ጊዜ እና ሶስት ሺህ የዋ ነው አልገባችም።
እሺ እሺ፣ እስኪ ጠብቀኝ አንዴ። ሁለት ሺህ ሁለት ጊዜና ሶስት ሺህ ነው አይደለም?
አዎ ገብቷል እኮ balance ነው የሚለው ከሊፋ ጀማል አይደል?
አዎ ይላል ግን አልገባችም። ሶስት ሺህዋ በተለይ እርግጠኛ ነኝ አልገባችም።
ይኸውልህ account number ኡን እስኪ ልንገርህ አንዴ እ አንድ ሺ እ ሰላሳ አምስት ሰላሳ አምስት ስልሳ አምስት እሺ ሀያ ስድስት እ ሰላሳ አምስት እ